ጥያቄ
ሄሎ
ሄሎ ሰላም ጤና ይስጥልን ቴሌቪ
ጥያቄ ለመጠየቅ ነበር።
ይቻላል። እሺ ሄሎ
አቤት ይሰማል። ምን ልርዳዎት?
ጥያቄ እና መልስ ልጠየቅ ነበረ።
እሺ በስልክዎት ላይ ነው ያለው ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ይደውሉ መጀመሪያ። አቤት
ብር ይወስዳለሁ።
አዎ ዴይሊ ከሆነ ሁለት ብር ይቆርጣል። ሳምንታዊ ከሆነ ደግሞ አስር ብር።
እሺ እናመሰግናለን።
ምንም አይደለሽ።